ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የሕይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለእናቱን ትረካ ክፍል አስር አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አንድ ለእናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል አስር
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ባርባር ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነው። ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ ነው።
ምዕራፍ አስራ አምስት የወታደርነት ኑሮ መጀመር ልጅ ካሳ ከምንዳባ ከተመለሰ በኋላ ወደ ቋራ ሂዶ በዚያ ጊዜ ደጃዝማች ሆነው ከቆዩት ከወንድሙ ከክንፉ ጋር ተቀመጠ። ካሳ በዚህ ጊዜም ቢሆን ለጦርነት ሙያ ገና ልጅ ነበር። ይሁን እንጂ ወንድሙ በየሚዘምቱበት የጦር ግንባር ሁሉ እንደ ጋሻ ጃግሬም እንደ ወታደርም እየሆነ አብሮ በመዝመት ከውጊያ ጋር መለማመድ የጀመረው ከዚህ ጊዜ አንስቶ ነው። ከጥቂት ዓመታት በኋላም ካሳ ለኢትዮጵያ አንድነትና ደህንነት ዋስትና ሊሆን የቻለውን ከፍተኛ ጀግንነቱን በየጦሩ ግንባር ማሳየት ጀመረ። ደጃች ክንፉ ቋራ ላይ ሆነው ወደ ምዕራብ ኢትዮጵያ የሚገፋውን የቱርክና የአረብ ጦር ሁሉ ዱካውን እያጠፉ በሚመለሱበት ጊዜ ካሳ በብዙዎቹ የጦር ሜዳዎች ላይ ታላቅ ጀግንነቱን አሳይቷል። በዚህ ጊዜ የደጃች ማሩ ወንድም ወልደ ተክሌና ወለተ ተክሌ የማሩን ግዛት ከራስ ማርዬ ለማላቀቅና አንደኛው ለራሱ ሁለተኛዋ ለልጃቸው ለደጃች ክንፉ ለመውሰድ ይታገሉ ነበር። በዚህም ጊዜ ሁለቱም ድል ለማግኘት ሳይችሉ በመጠላላት ላይ እንዳሉ ደጃች ክንፉ በጊዜው ታላቅ መሳሪያ በነበረው የጋብቻ ዝምድና የራስ ማርየን ወዳጅነትና የደጃች ማሩን ግዛት ለማግኘት የራስ ማርየን የእህት ልጅ አገቡ። ሆኖም በቀላሉ የደጃች ማሩን ግዛት አላገኙም። የማሩን ግዛት ማርዬ እንደያዙ ክንፉም ገና የቋራ ገዥ ሆነው እንዳሉ ራስ ማርዬ ከትግሬው ዝነኛ መስፍን ከራስ ሰባጋዲስ ጋር ስለተጣሉ ወደ ትግሬ ለመዝመት ተዘጋጁ። ደጃች ክንፉም ራስ ማርዬን ተከትለው መዝመት ነበረባቸውና አብረው ዘመቱ። በዘመቻው የራስ ማርዬ ተከታዮች ከነበሩት መኳንንት መካከል የሰሜኑ ደጃዝማች ውሬ ከማርዬ ቀጥሎ በከፍተኛነት የሚያሳይ ታዋቂነትና ኃይል ነበራቸው። የተባጋዲስና የማርዬ ጦርነት እንደ ሌሎቹ በኢትዮጵያውያን መካከል የታዩ ጦርነቶች ሁሉ ብዙ ሕዝብ ከተራረደበት በኋላ ራስ ማርዬ በጦርነቱ ላይ ሲወድቁ ስመጥሩ ራስ ሰባጋዲስ በነደጃች ውቤ ተማርከው በጭካኔ ተገደሉ። ደጃች ውቤ በምርኮኞቻቸው ላይ በነበራቸው ጭካኔ አረመኔ ክፉ ሰው ነበሩ። ከጦርነቱ በኋላ ደጃች ውቤ ከሰሜን ጀምሮ እስከ ባህረ ኤርትራ ያለውን የኢትዮጵያ ሰሜናዊ ግዛት ሲይዙ የማርዬ ወንድም ዶሪም ራሱ ነው የወንድማቸውን ግዛት ወረሱ። በዚህ ዓለም ላይ በፍርሃትና በይመስላል የሚንገላታው የሚጉላላው የሚሞተው ሰው ብዙ እንደመሆኑ መጠን በዚህ ጊዜም ደጃች ውቤ ከራስ ማርዬ ጋር አብረዋቸው ከዘመቱት መኳንንት መካከል ብዙዎቹን በፍርሃት ሲያስሩ ራስ ዶሪም የእሳቸውን ምሳሌነት ተከትለው በውስጣቸው ያሉትን አንዳንድ የሚፈሩ መኳንንት እንዲያስሩ መከሯቸው። ይህ አይነቱ ሳያጠፉ በመፈራት ብቻ መታሰር ከሚታለምባቸው ተቀዳሚ ዓላማዎች አንዱ ደጃች ክንፉ ስለነበሩ ራስ ዶሪ ከሟቹ ወንድማቸው ከራስ ማርዬ ጋር ዘምተው የተመለሱትን ክንፉን አሰሯቸው። ካሳም በዚህ ጊዜ አገር ለመጠበቅ ቋራ ከቀሩት የወንድሙ አሽከሮች ጋር ሆኖ የወንድሙን የመጨረሻ ሁኔታ ለማወቅ ሲጠባበቅ ቆየ። ነገር ግን ተፈርቶ የሚጠላና የሚጨቆን ጀግናም የሚፈለግበት ቀን ስለማይጠፋ ክንፉ የሚፈለግበት ጊዜ በድንገት ደረሰ። ይኸውም የክንፉ የትውልድ ቦታና የዘር ግዛት በሆነው በቋራ ቆላ የግብጾች ጦር መቃረቡ ነው። ራስ ዶሪ ወጣቱንና ጀግናውን የእህታቸውን ልጅ ባል ክንፉን ከእስራቱ ፈተው የደጃዝማች ማሩ ግዛት የነበረውን ግዛት ፈተው በመተማ በኩል የመጣውን የግብጽ ጦር እንዲወጉ ላኳቸው። ደጃች ክንፉ ደምቢያ እንደደረሱ ራስ ዶሪ ሙተው የወንድማቸው ልጅ አሊ በቦታቸው ተተክተው ነበር። አሊ ለስሙ ስልጣን ቢይዙም ዋና አድራጊ ፈጣሪ እናታቸው ወይዘሮ መነን ነበሩ። ይሁን እንጂ ይህ የስልጣን መዘዋወር የክንፉን ስልጣን ሊነካው አልቻለም። ደጃዝማች ክንፉ በጭካኔ በመቅጣት የግዛታቸውን ጸጥታ ከማስከበራቸው በላይ በዘመቻ የተከታተለ ድል በማግኘት ጠላቶቻቸውን እየቀጡ ወሰናቸውን በመጠበቃቸው በሁሉም ዘንድ የተከበሩና የተፈሩ ሰው ነበሩ። ታላቁን ወንድነታቸውን ጨርሰው ያስመሰከሩበት ጊዜም ራሺድ በሚባለው ቦታ ጥግ በተዋጉበት ቀን ነው። በዚህ ጊዜ ነበር ክንፉ በአበሾችና በግብጾች መካከል ተደርጎ የኢትዮጵያውያን ኃይል ግብጾችን አመድ ካደረገባቸው ውጊያዎች አንዱን ያሳዩት። ደጃች ክንፉ በየጊዜው በግብጾች በአረቦችና በቱርኮች ላይ የፈጸሙትን የጀግንነት ተግባር በማንኛውም ጊዜ ከተፈጠሩ የአረብ ጸሮች አንዱን አድርጎ ሲያስጠራቸው የሚኖር ነው። ደጃች ክንፉ በየጦር ግንባር ምንም እንኳ ብልጫ ያለው መሳሪያ እየያዘ ቢመጣ ወራሪውን የግብፅና የአረብ ጦር አመት እያደረጉ ስለሚያስቀሩትና ለግብፅና ለአረብ ቀርቶ ዓለም ይፈራቸው ለነበሩት ለቱርኮች ጥቂት የማይሰጉ ከአስር የግብፅ ወታደሮች አንድ የጭነት ገመድ ለአገሯ ይበልጥ ትሰራለች እያሉ በግብጾች ላይ የሚያፌዙ ማፌዝ ብቻ ሳይሆን በየመጣበት አቅጣጫ እያሳደዱ የሚያርዱ ጀግና ነበሩ። ሁለት አክባሪውና ቀኑ የእግዚአብሔር ሰው ነቢይ መሐመድ የሃይማኖቱ ተከታዮች የሆኑ ሁሉ በኢትዮጵያ ላይ እጃቸውን እንዳያነሱ የሰጠውን ትምህርት በማይከተሉ በሃይማኖት አስጠግተው ቅኝ ግዛት ለማስፋፋት ይመቱ የነበሩ የግብፅ የአረብና የቱርክ ወራሪዎች በምስራቃዊ በሰሜናዊና በምዕራባዊ የኢትዮጵያ ጠረፎች እየታጨዱ መወቃታቸው የሀገራችንን የታሪክ ምዕራፎች የሞላ ታሪክ ነው። በአጨዳው ሙያ ከፍ ያለ ነዶ ካበረከቱት የኢትዮጵያ ጀግኖች አንዱም የካሳ ታላቅ ወንድም ደጃዝማች ክንፉ ነበሩ። በዚህ ጊዜ የሰሩት ጀግንነት ደግሞ ለወርቃ ወርቁ የጀግንነት ታሪካቸው ቁንጮ የሆነ የእንቁ አክሊል ነበር። የግብፁ መሐመድ አሊ በግብጾችና በሌሎች አረብ ነን ባዮች ላይ የኢትዮጵያ ጀግኖች በየጊዜው ያገኙትን ድል በማየት በቱርክ አዝማቾች የሚመሩና ዘመኑ ካፈራቸው የጦር መሳሪያዎች አንዱም ያልጎደላቸው ወታደሮች ያሉት ኃይለኛ ሰራዊት ወደ ኢትዮጵያ ምዕራባዊ ጠረፍ ላከ። ጀግናው ክንፉም ይህን ወራሪ ከበር ድረስ እስኪመጣ በመጠበቅ ፈንታ የታወቀ ጀግና ሰራዊታቸውን ይዘው ራሳቸው ግፋኝ ሄዱበት። በዚያ ጊዜ ከነበሩት የታወቁ የጦር አዝማቾች አንዱ ባይሆንም ትንሹ ወንድማቸው ወጣቱ ካሳ አብሯቸው ዘምቶ ነበር። የኢትዮጵያ ጀግኖች በየጊዜው ከግብጾችም ሆነ ከቱርኮች ጋር ሲዋጉ እንደተረዱት ጠላታቸው የሆነው ጦር በልዩ ልዩ መሳሪያ እንደሚበልጣቸውና እነሱ የሚበልጡባቸው መሳሪያዎች ድፍረት፣ ዘዴና የማይበገር መንፈስ መሆናቸውን አውቀውት ነበር። ሁለቱ ሰራዊት የተገናኙት ራሺድ በሚባለው ቦታ ጥግ በሚገኘው ዋጅሃ ጣቡ በተባለ ቦታ ላይ ነበር። ሁለቱም ሰራዊት ባሻገር ሰፍረው ውጊያውን ለመክፈት ሲዘጋጁ ደጃች ክንፉ የጦር መሪዎቻቸውን ሰብስበው ቦታ ቦታ ሲሰጡና የጦርነቱን ስልትና ዕቅድ ሲናገሩ ካሳ አቋርጦ አንድ ምክር እንዳቀርብ የጌቶችን ፈቃድ አገኛለሁ አለ። ደጃች ክንፉም በቸልታና በፈገግታ አንተ ደግሞ ገና ተለማምደህ ሳታበቃ ስለ ጦርነት ብልሃት ምን ልታመጣ ነው? ገና ነህ አሉ። የለም ጌቶች፣ በትንሽነቴ ምክንያት ብዙ ባልዋጋም የጌቶች ጋሻ ጃግሬ ሆኜ ብዙ ውጊያ አይቻለሁ። ስለዚህ አስተያየቴን ባቀርብ ጥሩ ይመስለኛል አለ ካሳ በትህትና እሺ ዛዲያ ምን አስተያየት ነው የምታቀርበው አሉ ደጃዝማች ክንፉ በየጊዜው እንዳየነው ሁሉ እነዚህ ጠላቶቻችን የሚይዟቸው ነፍጦች ከኛ ነፍጦች ይበልጥ ርቀው የሚመቱና ተደጋግመው በፍጥነት የሚተኮሱ ናቸው አለ ካሳ እሺ አሉ ደጃች ክንፉ ስለዚህ እኛ ማድረግ ያለብን ባሻገር ውጊያ መጀመር ሳይሆን በየአቅጣጫው በድንገት እየተሽለኮለኩን ገብተን የቅርብ ውጊያ ማድረግ ነው። በጥይት በጦር በጎራዴ ለማጥቃት በሚመቸን ቅርበት ላይ ሁነን ውጊያ ከጀመርን በሩቅ ሁነን በመጀመራችን ሊደርስብን የሚችል የሰው ማለቅ ሳይደርስብን ባለን መሳሪያ ሁሉ ጠላታችንን መጉዳት እንችላለን አለ ካሳ። እጅሽ ክንፉ ታላቅ የጦር መሪ እንደመሆናቸው መጠን የካሳ ሀሳብ በትክክል ገብቷቸዋል። ቢሆንም በአረብ ላይ የነበራቸው ንቀት ከመጠን በላይ ስለነበር ነገሩስ ጥሩ ነው፣ ግን ለአረብና ለግብፅ ነው ይህ ሁሉ ጥንቃቄ አሉ። የለም እኮ ጌቶች፣ በቀላሉ ልንጎዳቸው ስንችል ብዙ ሰው ታለቀብን በኋላ ለምን እናቸንፋለን? ካቡን ጥሰን ገብተን በጎራዴና በጦር ብቻ ልንፈጀው ስንችል ተመሳሳይነት በሌለው ነፍጥ ለምን እንዋጋለን? አለ ካሳ። መልካም ነው አሉ ደጃዝማች። ደጃዝማች ክንፉ በዚህ ሐሳብ ጦራቸው አስቀድሞ ውጊያ እንዳይጀምር አድርገው ዝም ብለው አመሹ። የግብፅ ጦር አዛዦችም ለወረራ የመጣ ጠላት አይተው ለቅጽበት መታገስ የማይችሉትን የኢትዮጵያ ጀግኖች ጠባይ ያዩት በማየት ያላዩት በመስማት ያውቁት ስለነበር በዚህ አይነቱ ዝምታ መደናገርም መገረምም ተሰማቸው። ሌላ አይነት የጦር ዕቅ ተዘጋጅቷል። በሩቅ ሆኖ በጥይት ሳይጨፋጨፉ በጥይት የበለጠ ኃይል ያለውን ጠላት በጨበጣ ውጊያ በማታለፍ ብቻ ውጊያ ለመጀመር ተወስኗል ብለው ግን በጭራሽ አላሰቡም። ከዚህም በቀር ምናልባት ያለንን ከፍተኛ ኃይል በማለት ፈርተው ይሆናል ብለው ሳይገምቱ አልቀሩም። ነገሩ ግን ሌላ ነበር። ፀሐይዋ ለመጥለቅ ዘቅዘቅ እንዳለች ደጃዝማች የጦር አዛዦችን ሰብስበው በዚህ ጊዜ የታቀደውን የውጊያ ስልት ሲናገሩ ካሳ አሁንም አንድ ነገር ጌታዬ አለ። ምን ነበር አሉ ደጃዝማች። ማምሻችንን ወታደሩ ሁሉ ለምግብ ማፍያ ማገዶ የሚሰበስብ መስሎ ጭራሮ ይሰብስብና ትንንሽ ጠንቦራ ይስራ አለ ካሳ። ጠንቦራው ደግሞ ለምን ነው አሉ ደጃዝማች ክንፉ። ጦርነቱን በዶሮ ጩኸት ላይ መጀመር ስለሚገባ ለመብራት እንዲሆነን ነው። በዚህ ነዳዳ በረሃ ቀን ጦርነትን ስንገጥ በሰራዊቱ ላይ የሚደርሰው ውሃ ጥምና ድካም ካለመኖሩ በላይ የሀያ አረብ ሁሉ ተኝቶ ፈሱን ሲያዘራ በድንገት ዱብዳ እንድንወድቅበት ነው አለ ካሳ። ነገሩስ መልካም ነበር፣ ግን ከዚህ ቆላ ላይ ለጠንቦራ የሚሆነው ጭራሮ ሴት ይገኝ ብለህ ነው አሉ ደጃዝማች። ብዙ ጭራሮ በአካባቢው አይቻለሁ። ብዙ የዶግ የአመድ ማዶና የፈረስ ዘንግ ጭራሮ አይቻለሁ በማለት ካሳ ተናገረ። መልካም ነዋ። በሉ የሚሆነውን ሁሉ ዝግጅት አድርጉ። ውጊያው እንዳልከው ሁሉ አደጋ በመጣልና በሌሊት ቢሆን አይከፋም አሉ ደጃች ክንፎ። ያን ከእናት አባታቸው የወረሱትን ኮከብ የመሰለ አይን በካሳ ላይ ጥለው በዚሁ ሀሳብ መሰረት ማምሻውን ጭራሮ ተሰብስቦ ወታደር ሁሉ በየድንኳኑ ዙሪያ የሚነደውን እሳት ከቦ ከቦ በመቀበል ጠንቦራውን ሲያውተፈትፍ አመሸ። ሌሊት ከዶሮ ጩኸት ቀደም ብሎ የክንፉ ጦር ተቀስቅሶ ለውጊያ እንደተዘጋጀ ድምፁን አጥፍቶና ለጠላት ተጠባባቂ ዘበኞች ምንም ምልክት እንዳይታይ አድርጎ ግብጾች ወደ ሰፈሩበት ጉብታ ስር ተጓዘ። ሰራዊቱ ጉብታውን ተገን ካደረገ በኋላ በቡላድ ብልጭት በሚወጣ እሳት ሲሰራ ያመሸውን ችቦ ሁሉ አቀጣጠለና የግብጾች ተጠባባቂ ዘበኞች በጨለማ የተጋረደ አይናቸው ቀኑን የክንፉ ሰራዊት ሰፍሮ ወደ ቆየበት ጉብታ አቅጣጫ እያጨናቆሩ ምን ምልክት እንደሚያዩ ሲጠባበቁ የክንፉ ሰራዊት እያንዳንዱ ወታደር በሚያበራው የችቦ መብራት አንድ ኃይለኛ የከዋክብት ጎርፍ የግብፅን ጦር ሰፈር ለማጥለቅለቅ የመጣ መስሎ በጉብታው አናት ላይ ፈሰሰበት። ያ የግብፅ ሰራዊት በየድንኳኑ ሀሳቡን ጥሎ በእንቅልፍ በተዋጠበት ጊዜ በኃይልና በወሬ ጀግንነቱን የሚያውቁት የኢትዮጵያ ሰራዊት በእሳት ጎርፍ ታጅቦ በመንፈቀ ሌሊት ላይ ዱብዳ እንደወረደባቸው ያዩት ተጠባባቂ ዘበኞች ወደ የድንኳኑ እየገቡ የተኛውን ሰራዊት ለመቀስቀስ ወይም ወደ ጠላታቸው ጥይት በመተኮስ በመጠኑ ቢሆን ለመከላከልና ሰዎቻቸውንም በጥይቱ ድምፅ ለማንቃት በመሞከር ፈንታ መስጊድ ሰገነት ላይ ወጥቶ ጸሎት እንደሚያደርስ ፉቅራ ድምፃቸውን ከፍ አድርገው አላህ አላህ ሲሉ ይሰሙ ነበር። በዚህ ጊዜ የክንፉ ሰራዊት በዚያ ሰፈር ገባና በየድንኳኑ እየተራኮተ ያንን ዘረጦ ዘረጦ የግብፅ ወታደር ፍግና ዛባ ባደለበው መሬት ላይ በቅሎ እንዳፈራ ዱባ በሰይፍ ይቀረድደው ጀመር። አንዳንዱም ግድልሽ በጦር ከመሬቱ ጋር እንደ ጥር ቆዳ በችሃል መልክ እየሰፋው ያልፍ ነበር። በየድንኳኑ የሚሰማው ድምፅ በአንድ ላይ ቢሰማም በአንድ መስጊድ የተሰበሰቡ የአረብ ምዕመናን ልባዊ ጸሎት የሚያደርሱ እንጂ በጦር ሰፈራቸው ላይ አደጋ የሚደርስባቸው ወታደሮች የሚናገሩት ቃል አይመስልም ነበር። የግብፅ ሰራዊት ግመሎችም ይህ እንግዳ የማታ ትርኢት ሲያዩ የታሰሩበት ጥንካሬ ያላቸው ወይም የታሰሩበት ገመድ ብስካ የሆነላቸው እየቆረጡ ሲፈረጥጡ፣ አንዳንዶቹ የታሰሩበትን ገመድ ቆርጠው ለመሮጥ ሲሞክሩ አልሆንላቸው እያለ በራሳቸው ኃይል ሲቀጠቀጡ ይታዩ ነበር። በጠቅላላው በዚያ ምሽት በግብጾች ሰፈር ላይ የደረሰው ትርምስና እልቂት ለካሳ ቀርቶ በጦርነት ብዙ ልምድ ለነበራቸው ለነደጃዝማች ክንፉም እንግዳ ነበር። ከዚያን ቀን ጀምሮ ብዙ የግብፅ ወታደሮች ወደ ክንፉ ግዛት ወይም በጠቅላላው ወደ አበሻ ምድር ተዘምታላችሁ ተብሎ ሲነገራቸው ብቻ ወዳቸው ሲንጓጓና ሱሪያቸው በልዩ ልዩ ነገር ሲበላሽ ይታይ ነበር እያሉ ብዙ ሰዎች ይናገሩ ነበር። እረኞችም ቋራ ላይ ሆኖ ክንፉ ሲያገሳ የመይሳው ልጅ ቢጨመር ካሳ ግብፅን ጨነቀው ነፍሱን ረሳ እንኳን ጤነኛው ሬሳው ፈሳ እያሉ በየተራራውና በየሸለቆው በወራሪው ጠላት ላይ ሲያፌዙ ይውሉ ነበር። ምዕራፍ 16 አሁንም ምቀኛ ያለ ምቀኛ እንዳይኖር ሆኖ የተፈጠረ ሰው ምቀኛ ቢጠፋለት እናቱ ምቀኛ ሁና ትነሳለች። ልጅ ካሳ እግዚአብሔር ከፈጠረበት ምሕረተ ቢስ ጠላቶቹ መካከል ዋኖቹ ምቀኞች ነበሩ። ካሳ በማንም ዘንድ የተጠላም ሆነ የተናቀ ሰው ሆኖ አያውቅም። ነገር ግን በምቀኞቹ ክፋት መድረሻ ከማጣት የደረሰ ሰው ነበር። ደጃዝማች ማሩ በሕፃንነቱ ወራት በተነገረ ሟርት ተሸብረው የሕፃን ስደተኛ እንዳደረጉት ሁሉ አሁን ደግሞ የማሩ የእህት ልጅ የሆኑት ወንድሙ ደጃች ክንፉ በጥርጣሬ በሚፈጠር ምቀኝነት ተነሱበት። ደጃች ክንፉ የግብጾችን ጦር ድል አድርገው ወደ ደንቢያ ሲመለሱ እግረ መንገዳቸውን ወደ ቋራ ሂደው ከአባታቸው ጋር ጥቂት ጊዜ ቆይተው ነበር። በዚህ ጊዜ ሚስጥረኞች ከሆኑ አሽከሮቻቸው ጥቂቶችን ወደ ማህበረ ስላሴ ልከው ብዙ ዘመናት ዘግተው የኖሩትንና መጪውን ነገር አስቀድመው በመናገር የታወቁትን አባ ራቁትን ስለ ካሳ የወደፊት ሁኔታ ጠይቀውላቸው እንዲመጡ በሚስጥር ላኩ። አባ ራቁት ወደ ገዳም ገብተው ከመዝጋታቸው በፊት ከወገባቸው ላይ ካገለደሟት ዳባና በራሳቸው ላይ ካለች ቆብ በስተቀር ሌላ ልብስ ሰውነታቸውን ነፍቶት ስለማያውቅና ራቁታቸውን በየቦታው ይዞሩ ስለነበር አባ ገብረ ማርያም የሚባለው ስማቸው ቀስ በቀስ ተረስቶ አባ ራቁት ይባሉ ነበር። ይህ ስም ስማቸው ሆኖ ስለቀረ ወደ ገዳም ገብተው ከዘጉ በኋላም አባ ራቁት እየተባሉ ይጠሩ ነበር። አባ ራቁት ዘግተው የሚኖሩና ከሰው ጋር አይን ላይን የማይታዩ ሰው ቢሆኑም ከቤታቸው ውጭ በታዛ ስር ሆኖ አንዳንድ ነገር ለሚጠይቃቸው ሰው በምሳሌ እያደረጉ አንዳንድ ነገር ወርወር ያደርጉ ነበር። አባቴ ካሳ ለደጃዝማች ክንፉ ምንድን ናቸው ነው አለ በታዛ ቁጭ ካሉት የክንፉ መልእክተኞች አንዱ። አባ ራቁትም ቃላቸውን ዝቅ አድርገው ዝግ ብለው ትንሹ ዛፍ ከትልቁ ዛፍ አይደርስም፣ ዛፉ ወድቆ አጣናዎቹ ሲያቆጠቁጡ ግን በስሩ ውጦ ያስቀራቸዋል። ትንሹ ዛፍም ከትልቁ ዛፍ በቁመቱና በስፋቱ የበለጠ የዱር አራዊት፣ የቤት እንስሳት የሚጠለሉበት ይሆናል አሉ። ጠያቂዎቹ ይህ የምሳሌ አነጋገር አልገባቸው ስላለ ሌላ ከዚህ የሚቀል መልስ ለማግኘት በማሰብ ሌላውስ እንዴት ነው ሲሉ ጠየቁ። ሌላ የለም አንድ ብቻ ነው፣ ይህንም ለክንፉ ንገሩት ካሉ በኋላ አባ ራቁት ዝምታቸውን ቀጠሉ። መልክተኞቹ ከማህበረ ስላሴ ገዳም ተመልሰው አባ ራቁት የተናገሩትን ለደጃዝማች ክንፉ ሲነግሯቸው ነገሩ በጣም ከነከናቸው። የካሳን ዘዴ ድፍረትና ቀልጠፍና በቅርቡ ታላቅ ድል ባገኙበት የጦር ሜዳ ላይ ከማየታቸው በላይ የማህበረ ስላሴው አባራቆት ይህን የመሰለ ካሳ አንተን አይደርስብህም፣ ልጆችን ግን እንደሌሉ አርጎ ያስቀርብሃል፣ እሱም ታንተ እጅግ የላቀ ሰው ይሆናል። ክርስቲያኑና አረመኔው በእሱ ስር ይተዳደራሉ። ያለው ሰው እሱ ብቻ ነው፣ ያለሱ ሌላ የለም የሚል ትርጉም የያዘ የምሳሌ አነጋገር ስለላኩባቸው በነገሩ በጣም አሰቡበት። ሳይፈልጉም ካሳን የሚጠሉበት ስሜታቸው እየተገለጠ መሄድ ጀመረ። እጀግማች ክንፉ አባታቸውን ከቋራ ይዘው ከድል አድራጊው ሰራዊታቸው ጋር ወደ ደንቢያ ሲመለሱ በፈንጃ ከተማ የነበረው ዝግጅት በደንቢያ የግብር ግባት ታሪክ ውስጥ የመጀመሪያነቱ ደረጃ ሊሰጠው የሚገባ ነው እያሉ ብዙ ሰዎች ተችተውበታል። ወይዘሮ ወለተ ተክሌም ከአማራ ሳይንት ወደ ደንቢያ መጥተው በዚያ ሲኖሩ ብዙ ጊዜያቸው ነበር። ሚካኤልና ወይዘሮ ወለተ ተክሌ ያን በመሰለ የመከራ ጊዜ ተለያይተው እንደቀሩ ቆይተው ልጅ ኃይሉ የራሳቸውን ጠጉር ከሩቅ ሆነው ሲያዩት በጥጋቸው ከቆሙት ነጫጭ ሻሽ የጠመጠሙ ካህናት አንዱን አስመስሎ እስከሚያሳያቸው ድረስ ሸብቶ ወይዘሮ ወለተ ተክሌም ያ ደንቧላ ሰውነታቸው ከሚችለው በለት የሚል የወፍረት ጭነት ተደርቦበትና ምንጮቻቸው በመሸብሸብም ባይሆን በማሎክሎክ ወደ ወፈር አንገታቸው ወረድ ወረድ ብለው ይታዩ ነበር። ትዝታ ከወጣቶች ይልቅ በሽማግሌዎችና በባልቴቶች ላይ ስለሚጠነክር ልጅ ኃይሉና ወይዘሮ ወለተ ተክሌ በዚያ የፍቅራቸው አበባ ባልጠወለገበት ጊዜ በደጃዝማች ማሩ ትዕዛዝ የተለያዩበት አሳዛኝ ጊዜና አሁን ከሁለታቸው የተወለዱት ደጃች ክንፉ የዘመኑ ለኢትዮጵያ ከተንኮል የማያርፉላት ጠላቶችን ጦር ደምስሶ በደጃዝማች ማሩ መንበር ተቀምጦ ግብር ለማብላት መብቃቱን ያዩበት የደስታ ቀን በአንድነት የሁለቱንም ሰዎች ልቦች ስለመቱት ከዚያ ሁሉ ሰራዊትና ሕዝብ መካከል አንገት ለአንገት ተቃቅፈው ጉንጭ ለጉንጭ ሲሳሳሙ ከወንዶች እንኳ ይበልጥ ቆራጥና ብልህ መሆናቸው በእርግጥ የተመሰከረላቸው ወይዘሮ ወለተ ተክሌ አልፎ አልፎ ሳይታይባቸው ያልቀረው የሴትነት ጠባያቸው ተገለጠባቸው። በእነዚያ የዘመን መጥፋት አጥቢያ ኮከብነታቸውን ባለወጠባቸው አይኖቻቸው መንታ መንታ የእንባ ዘለላ ሲወርድ የልጅ ኃይሉ ነጭ ሪዝና ነጭ ኩታ ዝናብ ማለቱ ቃል ማጋነን ቢመስል እንኳ ካስፊያ የወረደባቸው ያህል በውሃ ራሱ ልጅ ኃይሉም እንባ ባያፈሱም የፊታቸውን በላብ መወርዛት ጥቂት ራቅ ብሎ ላያቸው እንባውን ያጎረፉት አስመስሏቸው ነበር። ይህን ሁኔታ በዚያው ጥግ ቆመው ከተመለከቱት ወይዛዝርና መኳንንት መካከል አንዳንዶቹ ሁኔታው ልባቸውን ስለነካው ብቻ በእንባ ሲንሰቀሰቁ፣ አንዳንዶቹ የክንፉ እናትና አባት መሆናቸውን ስላወቁ ብቻ በአድርባዮች ልማድ ከንፈራቸውን ሲመጡ ከሚፈለገው በላይ በማስጮህ የሐሰት የሐዘን ተካፋይነታቸውን ይገልጹ ነበር። ጅሎ ሁሉ አሁን እነሱን ለይቶ አይቶ ማን ውለታ ሊከፍል? ልጅ ካሳ ከወንድሙ ጥግ ሆኖ የአባቱንና የወይዘሮ ወለተ ተክሌን ሁኔታ ሲመለከት ልጅ ኃይሉና የራሱ እናት ወይዘሮ አትጠገብ ይህን በመሰለ ሁኔታ እንደማይገናኙ ትዝ አለውና ከዚህም በቀር ለዚያ ጊዜው ድልም በስምም ባይሆን በስራ ዋናው እሱ ሆኖ ሳለ ከዚያ ሁሉ ወይዘሮ መካከል እናቱ ስላልነበሩ ልብ የሚነድ አንድ አይነት ሐዘን ስሜቱን ነካው። እንባውን በወንድነቱ ኃይል ቢገታውም ሐዘኑ በግንባሩ ላይ መነበቡ አልቀረም። አስራ ስምንት ዓመት እንኳ ገና ባልደረሰ ኮበሌ ግንባር ላይ ብዙ የግንባር መስመሮች ሲታዩ ምን ይባላል? ወዲያው ግብሩ ተጀመረ። ያን ሁሉ ህዝብ አዳም በድንኳንና በአዳራሽ ግብር ለማግባት አባይን በጭልፋ መሆኑ አስቀድሞ ስለታወቀ እስከ ብዙ ዘመናት ድረስ ለሰፋፊ ነገር ሁሉ የደጃች ክንፉን ዳስ የመሰለ እየተባለ ሲነገርለት የኖረ ሰፊ ዳስ ተሰርቶ ነበር። ጠላው የተጠመቀበት፣ ጠጁ የተጣለበት ጋንና ገንዳ ከመብዛቱ የተነሳ ከዳሞት እስከ ወገራ ጋኑ ተቤቱ የቀረ ባላገር ያለ አይመስልም እየተባለ ተነግሯል የሚሉ አሉ። በዚህ ግብር ላይ የነበረው አዝማሪ ብዛት ራሱ ለአራት አምስት አቆልቋይ የሚበቃ ነበር።
በዚያ አገር ምድር ያለበሰ ዳስ ውስጥ ግማሹ ሲወጣ፣ ግማሹ ሲገባ፣ ግማሹ ሲበላ ሲጠጣ፣ አዝማሪዎች በመሃል ቆመው ማንም ሊያዳምጥላቸው ያልቻለ ዘፈናቸውን ያወርዱት ነበር። ጭጨች ክንፉም ከፍ ባለ ቦታ ላይ ከህዝቡ መካከል ተቀምጠው በማብላት በማጠጣት ፈንታ እናታቸውንና አባታቸውን በመሃል አስቀምጠው ወዲህና ወዲያ እያሉ በማዘዝ እንግዶቻቸውን ይጋብዙ ነበር። ልጅ ካሳም ከወንድሙ ጋር እየተዘዋወረ ከማስተናበሩ በላይ አልፎ አልፎ ለሽማግሎቹ መኳንንት ስጋው እየያዘ ያስቆርጥ ነበር።
ግብሩ እየተበላ ህዝቡ በመጠኑ ገብ እንዳለ የነ ልጅ ኃይሉንና የደጃች ማሩን ታሪክ ከስር ከመሰረቱ ከሚያውቁ አዛውንት መኳንንት አንዱ ተነስተው በጥቁሩ ካባቸው ላይ የኩታቸውን ጫፍ አጠፍ አድርገው ያን ሰፊ ዳስ በሞላው ከግዙፉ አካላቸው በሚገዝፍ ድምፅ ምረቃ ጀመሩ። ያ ሽበት፣ ያ ድምፅ፣ ያ ግርማ ማንንም ለማዳመጥ የሚስብ ነበር። በተለይም ከሀገራችን ከፍተኛ የህሊና ጥሪቶች አንዱ የሽማግሌን ቃል ማዳመጥ ስለነበር በዚያ ሰፊ ዳስ ለጥ ያለው ህዝብ በሙሉ አይኑን ወደ አረጋዊው መኮንን ወርውሮ ያዳምጥ ጀመር። ሽማግሌው መኮንንም ምረቃቸውን ሲጀምሩ እንዲህ አሉ። ሁሉንም ባሰበውና በተለመው መንገድ የሚፈጽም ፈጣሪ ስሙ ለዘላለም ይቀደስ። አገራችን ጦቢያን ታረማውያን ክንድ ጠብቋት የኖረ ጌታ ምስጋና ይድረሰው። ጌታዬ ደጃዝማች ክንፉ ሆይ ቢሆን እግዚአብሔርም ሰውም አይጥላው፣ ታልሆነ ሰው በከንቱ በጠላው ጊዜ እግዚአብሔር አይጨመርቦ። ስለ ዛሬው ድል ስለ ዛሬው ግብር መናገር በተገባኝ ነበር። ነገር ግን ስለ እነዚህ ጉዳዮች እነሱን ብቻ ያዩ ይናገሩታልና ለነሱ ብትወው ተገቢ ነው። እኔ መናገር የሚገባኝ የእግዚአብሔርን ተአምር ነው። ጌታዬ ልጅ ኃይሉ በዚች በፈንጃ ከተማ ስንት ዓመት ተንገላቱባት። እመቤቴ ወለተ ተክሌ ይችን ከተማና የዚህን ጀግና አባት ባለቤቷን በምን ሁኔታ ትተው እንዴት ባለ ሁኔታ ተለዩአት? ያን ታዩትና ተሰሩት ሰዎች መካከል ዛሬ ስንት አሉ? የእድሜውም የድሉም ባለቤቶች ሁናችሁ ያን ቀን በታላቅ የትዝታ መንፈስ የምታዩት እናንተ ብቻ አይደላችሁምን? የእግዚአብሔር ፍርድ ምን ይረቅ ምን ይጠልቅ ሌላ ሳይሆን የእግዚአብሔርን ፍርድ ለማየት ምን ነው የማትሳላን ዕድሜ ባገኘው ለመብሉስ በልቼዋለሁ። አሁንስ ጥርሴም ጮማ ማድቀቅ አቅቶታል። ግን የእግዚአብሔርን ሥራ ለማየት እንደዚህ በኖር ጌታዬ ደጃዝማች አዱኛውን ከፍ ከፍ ያርገው። ተዚህ ያደረሰው የአባቶ እናቱ አምላክ ተዚህ ተበለጠው ክብር ያድርሶ። አገሮን ተወራሪ ጠላታችን እንዳዳኗት እግዚአብሔር ተባላ ጋራ ያድኖ። የጠላቶቻችንን ክንድ እንዳደቀቁ የጠላቶቹን ክንድ ያድቅሎ። ከዚህ በኋላ አንድ አማርኛ መወደስ እንድናገር ጌቶቼ እንድትፈቅዱልኝ በትህትና እለምናለሁ ካሉ በኋላ አዛውንቱ ፍታህ ሊተ እግዚኦ ወተበቀል በቀልየ በማለት ሁለት ጊዜ መልሰው ተናገሩና አማርኛውን መወድስ ገጠሉ። መደንግዝ ክንፍ የብራ መብረቅ በወረድህ ጊዜ ድንገት ምስለ ነበልባል ጠንቦራ የግብጾች ባሻ በምድር ጉራ ፍሬውን ሲዘራ ድንፋታ የግብጽ አበባ ረገፈ በመታው በረድ ምንም ሳይፈራ ምን ጊዜም ቢሆን ምንም ጊዜው ቢሆን ብራ የግብጾች ጥፋት በረድ ወርዷልና ካንተ ጋራ ለዓለም እልል በይሂ የኢትዮጵያ በጽንፈ አባይ ኤርትራ ጠላትሽ ይወድቃለችና ወሰኗን ስትዘል እግሯን ተሰብራ ደግሞም የሰላም ኑሮሽ ክንፈ ብርቱዋ አሞራ ድናለች ተግፈኛ አውሬ በዚያው በብርቱ በክንፏ በራ። አዛውንቱ ይህን የአማርኛ ሞድስ ባበረከቱ ጊዜ ከግራ ከቀኝ ያሉት መኳንንትና ካህናት ሁሉ ይበል ይበል ግሩም ነው ድንቅ ሲሉ ይሰሙ ነበር። ከዚህ በኋላ ብዙዎቹ እየተነሱ ምርቃቱን፣ ቅኔውን፣ ግጥሙን ሲያጎርፉት ብዙዎቹም በልጅ ኃይሉ ላይ በደጃዝማች ማሩ ጊዜ የደረሰባቸውን በደልና ያ በደልና ግፍ ልጃቸውን ለዚህ ማብቃቱን እርሳቸውንም በእድሜ አቆይቷቸው ይህን ለማየት ማድረሱን እያነሱ ያጫውቷቸው ነበር። ልጅ ኃይሉ ከጨዋታው መካከል አነሱና አልደርስበትም እንጂ ከፍተኛው የእግዚአብሔር ምስክርነት የሚገለጸውስ በዚያኛው ላይ ነው ብለው ወደ ባለጋሜው ጎረምሳ ወደ ልጅ ካሳ በጣታቸው አመለከቱ። እነ ልጅ ኃይሉ በተቀመጡበት ጥግ ቁመው የነበሩት ደጃች ክንፉም ይህ ነገር በድንገት ከጆሮአቸው ጥልቅ ስላለ ልክ አንዳች ነገር እንደወረደባቸው ሰውነታቸውን ዝግንን አደረጋቸው። ከዚያ ወደ ካሳ ዞር ብለው ሲመለከቱ ወደ አንድ አቆልቋይ ስጋ ሲዞ አድርሶ ከተመለሰ በኋላ ቆሞ የጎደለውን ለማወቅ ሲመለከት ባዩት ጊዜ የአቤል መስዋዕት በሰመረ ጊዜ የቃየልን ልብ ያቃጠለው የቅናት ነበልባል ልባቸውን ስላቃጠለው አንዱን ትልቅ ካራ ከአንዱ መኮንን እጅ መንጥቀው ወሰዱና ይህ እቦይ ዋይ አይሰራ ዋይ አይቀመጥ ተዚህ ቆሞ ምን ይወላገድብኛል ብለው ወደ ካሳ ሲወረውሩበት ደግነቱ ካሳ ስድባቸውን ሰምቶ በነገሩ ነቅቶ ስለነበር ዝቅ አለና የተወረወረበትን ጠውሌ ካራ አሳለፈው። ካራውም እግዚአብሔር ሰው አታጥፋ ብሎት ኑሯል መሰል ሰዎች በልተው ጠጥተው እንደለቀቁት ሌሎች ገና ካልተተኩበት የሸንበቆ ሰደቃ ላይ ሂዶ ተሰካ። በዚህ ጊዜ ልጅ ኃይሉና ወይዘሮ ወለተ ተክሌ እንዲሁም ሌሎች መኳንንት ወይዛዝርና ካህናት ሁሉ ከያሉበት እየተደናገጡ ተነስተው በደጃዝማች ክንፉ ላይ ተረባረቡባቸው። የደጃች ክንፉ ልጆች መኮንን ይልማና ጋረድ በአባታቸውና በአጎታቸው መካከል ያለውን የስሜት ጥላቻ በግልጽ ያዩት በዚህ ጊዜ ነው። እርግጥ ነው ሦስቱም ገና ሕፃናት ነበሩ። ቢሆንም በልጅነት የተፈጠረ የጥላቻ ስሜት በቀላሉ የሚዘነጋ አይደለም። ሰው ክፉም ሆነ ደግ ጠባይን ወይም ስሜትን በልጅነት ዕድሜውና በልጅነቱ ጊዜ ከሚያየው አካባቢ ይበልጥ እንደሚወርስ ይታመናል። እነዚህ ሦስቱ ልጆች ከልጅ ኃይሉና ከወይዘሮ ወለተ ተክሌ ጋር ቁጭ ብለው ሲጫወቱ ደጃዝማች ክንፉ የወረወሩትን ካራ ካሳት ዝቅ ብሎ ሲያመልጥ ተመልክተዋል። ምናልባትም የነጋረድ ጥላቻ ከዚያ ጊዜ ጀምሮ የተፈጠረና እያደገ ሊሄድ የቻለ ይሆናል። መከረኛው ካሳ ለማን እንደሚያዋይ ተቸግሮ እንጂ ከዋድ ሀልጣቡ ድል ጀምሮ ወንድሙ የሚያሳዩት ጠባይ ሁሉ ፍጹም ምቀኝነትና በምቀኝነት የሚመጣ ጥላቻ ብቻ መሆኑን ተረድቶ ነበር። ሕይወቱን ለማጥፋት የሚችል የግፈኝነት ሙከራ ሲደረግበት ሲያይ ግን ዝም ብሎ ማየት አልፈለገም። ወዲያው ከዳሱ ወጥቶ የሚሰደድበትን አቅጣጫ ለብቻው ቁጭ ብሎ ማሰብ ጀመረ። ልጅ ኃይሉም ካሳ ከጧት ጀምሮ እስከዚያ ሰዓት ድረስ ወዲህና ወዲያ ሲባክን ከዚያ ከሞላው ጠጅና ጮማ ምንም ሳይቀምስ መውጣቱ ልባቸውን በጣም ቆረቆረው። አይኖቻቸውም እንባ ቋጠሩ። ካሳ ግን ቆርጦ ወጥቷል። የክንፉ ቤት እህልና ውሃ እንግዲህ ለሱ እርሙ ነው። ክንፉና ካሳ ቃየልና አቤል ከመሆን ቢድኑም ኤሳውና ያዕቆብ ሁነዋል። ልጅ ካሳ ማንንም ልሰናበት በማለት ገላጋይና አማላጅ መንገዱን እንዲያሰናክልበት አልፈለገም። አሽከር ጋሻ ጃግሬ የሚባል ጣጣም አልፈለገም። ጦርና ጋሻውን ብቻ ይዞ ወደ ጎጃም ጉዞውን ጀመረ። ከደንቢያ ተነስቶ በዚያ ዘመን የጎጃምና የበጌ ምድር ወሰን ከነበረው ቦታ ለመድረስም የአራት አምስት ቀን ግስገሳ ያስፈልግ ነበር። ቀደም እያል እንዳየነው ሁሉ ደጃች ማሩ በጎጃም ግዛት ውስጥ ካቸፈር እስከ ዳሞት ድረስ ያለውን ክፍለ ሀገር ወደ ግዛታቸው አግብተውት ስለነበር የማሩ ቀመስን ግዛት አልፎ ወደ ጎጃም መድረስ ቀላል አልነበረም። ስለዚህ ካሳ ጉዞውን በጥንቃቄና በዘዴ ማድረግ ነበረበት። ከዚህም በቀር ከጣቆሳ ድንበር ጀምሮ እስከ አገው ምድር ድረስ ያለው መንገድ በነፍሰ ገዳዮች በቀማኞችና በሌቦች የተሞላ ስለነበር በዚያ ቦታ የሚያልፍ ሁሉ ነፍሱን እየሸጠ ነበር የሚሄደው። ደጃዝማች ክንፉ በግዛታቸው የሚገኙትን ወንበዴዎች ለማጥፋት እጅ እግር በመቁረጥ ዓይን በማፍረጥ በጭካኔ ቢቀጡም የነ ሜጫ፣ የነ ቸፈር፣ የነ አለፋ፣ የነ ጋዝጌ ሽፍታ እንዲህ በፍርሃት የሚበገር አልነበረም። አንድ ጊዜ ነፍስ ገድሎ የወጣውማ መቼም ያው የታወቀ የዱር አውሬ ማለት ነው። ልጅ ካሳ ወደ ደጃች ጎሹ ለመድረስ የተጓዘው እንደዚህ ያለ ችግር ባለበት መንገድ ነበር። በፈረስ በየአቅጣጫው ከሚፈልጉት የደጃች ክንፉ አሽከሮችና በየቦታው መንገደኛውን ሁሉ እያቆሙ ሲዘርፉ፣ ሲገድሉ ከሚውሉት ሽፍቶች ለማምለጥ የሚበዛውን የቀን ጊዜ በየባላገሩ ቤት በጊዜር እንግድነት እያሳለፈ ሌሊት ጎዳናውን ይዞ በቀን ጊዜ ሲጓዝም ዱር ለዱር እየተሽለኮለኮ ይጓዝ ነበር። ወደ ጎጃም ከገባ በኋላም ክርስቲያኑና እንግዳ በመቀበል ተወዳዳሪ የሌለው የጎጃም ሕዝብ በየደረሰበትና በያደረበት እግሩን ሚስትየዋና ባልየው እየተሻሙ በማጠብ መኝታቸውን እየለቀቁ በማስተኛት አስፈሪ የሚባለውን ቦታ ሸኝቶ በማሳለፍ ከፍ ያለና የማይረሳ እርዳታ አደረጉለት። የጎጃም ሕዝብ ካሉት ከፍተኛ ባህሪያት አንዱ መንገደኛ የሆነ እንግዳን ይህ ነው የማይባል ደግነትና ትህትና መቀበልና መሸኘት ነበር። በዝምድና ወይም በሌላ ዘውግ ሳይሆን የእግዚአብሔር እንግዳ ብሎ እግሩ ከጣለው ቤት ካረፈ ቤቱ ቤት ለእንግዳ ይባላል። የእግዚአብሔር እንግዳ እግዚአብሔር ራሱ ቢመጣም በአንድ ባላገር አቅም ብዙ ብልጫ ሊደረግለት በማይችል ሁኔታ ተከብሮ ያድራል። ለዘወትሩ በኩራት የሚታጀለው ጅንን እንኳ ጋቢውን አደግድጎና ተንበርኮ የእግዚአብሔርን እንግዳ እግር ሲያጥብ ክርስቶስ የጸሎተ ሐሙስ ዕለት የሰጠውን ትእዛዝ በመፈጸሙ ሌላ የመንፈስ ኩራት ከሚሰማው በቀር ጥቂት ቅርታ አይታይበትም። በዚህ ሁኔታ ወጣቱ ካሳ ከደንቢያ ወጥቶ አቸፈር ከደረሰ በኋላ በየመንገዱ ያለው የሽፍቶች ፍርሃት ባይቀርለትም በየደረሰበት ቤት ታላቅ መስተንግዶ እየተደረገለት አለፈ። ከአድካሚውና ከአስፈሪው ጉዞ በኋላም ወደ ደጃች ጎሹ ከተማ ደረሰ። ምዕራፍ 17 የደጃች ጎሹ ቤት በዘመነ መሳፍንት የስልጣንና የመሪነት ሽሚያ ከሚታይባቸው ግዛቶች አንዱ ጎጃም ነበር። ዘመነ መሳፍንት ወደ ማለፉ በተቃረበበት ዘመንም የሸዋ ግዛት ብቻ ከግፊያው ለየት ብሎ የራሱን አቋም በማጠንከር በፊት በስመ ጥሩ በንጉሥ ሳህለ ሥላሴ በኋላም በልጃቸው በንጉሥ ኃይለ መለኮት እየተገዛ በበጌ ምድር፣ በጎጃም፣ በትግሬ በላስታ መካከል ይደረግ ከነበረው የኔ በልጥ እኔ በልጥ ውድድር ወጣ ብሎ ሲቆይ የቀሩት ከዚያ ትርምስና የእርስ በርስ እልቂት ተካፋይ እንደሆኑ ቆይተዋል። በዚያ ዘመን ገነውና ጎልተው ከሚታዩት መሳፍንት አንዱም የጎጃሙ መስፍን ደጃዝማች ጎሹ ነበሩ። ደጃዝማች ጎሹ ዘመኑ ካፈራቸው ጀግኖች አንዱ ከመሆናቸው በላይ እንደ ብዙዎቹ የጎጃም መሳፍንትና መኳንንት በለጋስነታቸው በአብይ አጠጭነታቸው የታወቁ መስፍን ነበሩ። በጦረኛነታቸው በኩልም የማይበገሩ ወንድ መሆናቸውን በብዙ የጦር ሜዳዎች ላይ አሳይተዋል። የደጃች ጎሹ የተፈጥሮ ስጦታ ደረቅ ጀግንነት ብቻ አልነበረም። ደግነት ያላቸው፣ ቀልድና ግጥም እጅግ የሚያውቁ፣ ጨዋታ የሚወዱ ተወዳጅ ሰው ነበሩ። ከዚህ ላይ ጎጃምን ያህል ሰፊ ሰራተኛ ጀግናና ሃይማኖተኛ ክፍለ ሀገር መግዛት ተደርቦ እኒህን ደጃዝማች ከደጃዝማቾች ጋር ሳይሆን ከራሶችም ከታላላቆቹ ጋር እንዲቆጠሩ አድርጓቸው ይገኝ ነበር። ደጃች ጎሹ እንዲህ ያሉ መስፍን በመሆናቸው በየክፍሉ ከጌታው የተጣለ ወይም የሚኖርበት አካባቢ ያልተመቸው ወታደር ወደ ጎሹ ግዛት መኮብለል ልማዱ ነበር። ደጃች ጎሹ እንዲህ ያሉ መስፍን በመሆናቸው ከየክፍሉ ከጌታው የተጣላ ወይም የሚኖርበት አካባቢ ያልተመቸው ወታደር ወደ ጎሹ ግዛት መኮብለል ልማዱ ነበር። በተለይ በጌምድርና ጎጃም በአቀማመጥ የተቀራረቡ በመካከላቸው ልዩነት አለ ቢባል የስሞቻቸው መለየት ብቻ የሆነ አንድ አይነት ዘር፣ ሃይማኖትና ባህል ያለው አንድ ሕዝብ የሚኖርባቸው ግዛቶች ስለሆኑ በጎጃም በመኖር ያልተደሰተው ወደ በጌምድር፣ በበጌምድር በመኖር የተከፋው ወደ ጎጃም መሄድና ለጌታ ማደር እንደ ማንኛውም በየዕለቱ የሚፈጸም ሥራ የተለመደ ነገር ነበር። ይሄ በመሆኑ ልጅ ካሳ ወንድሙ ምን ያህል እንደጠሉት አረጋግጦ ባወቀ ጊዜ ለሽሽት የመረጠው ቦታ ጎጃም፣ ለአባትነትና ለጥግነት የመረጣቸው ጌታ ደጃች ጎሹ ሆኑ። ደጃች ጎሹ ካለ ደግ ባህሪያቸው ሁሉ የጠንቋይ ሟርት፣ የባህታዊ ንግርት በጣም ያሞኛቸው ነበር ይባላል። በዚህ ልማዳቸው ብዙ ንግርት ሲከታተሉ ሕይወቶ የሚጠፋው ካሳ በሚባል ሰው እጅ ነው የሚል አንድ ንግርት ሰምተው ጉዳዩን በልባቸው ይዘው ካሳ የሚባል ስምን ሁሉ በጥርጣሬ ሲጠባበቁ ወጣቱ ልጅ ካሳ ኃይሉ ከደንቢያ ወደ አደባባያቸው በድንገት ደረሰ። ካሳ ለደጃዝማች ጎሹ የጌታ ለማደር ከከተማቸው ከደረሰ በኋላ ራሳቸውን ለማግኘት ደጅ ሲጠና ሰንብቶ አንድ ቀን ጠዋት እንዲቀርብ ተፈቀደለት። ወደ እልፍኝ ተጠርቶ ከገባ በኋላ ለጥ ብሎ እጅ ነሳና ቆመ። ደጃች ጎሹ በዚያ ጊዜ ከመካከለኛ ዕድሜ አለፍ ያሉ ሰውነታቸው ልከኛ ቢሆንም ግርማቸውና ሁኔታቸው ከዝናቸው ጋር የተመሳሰለ ሰው ሁነው አገኛቸው። ሆኖም እንደ ወንድሙ እንደ ደጃች ክንፉ የተለቀሙ መልከ መልካም አልነበሩም። ለጥ ብሎ እጅ እንደነሳቸው ደግነታቸው ባፋቸው ከተዋጠው ከሻካራውና ከቁጡ ክንፉ ባህሪ የተለየ የደግነትና የገራምነት መንፈስ በሚታይበት ጨዋ ድምፅ እንደምን አድረሃል አሉት። ለጥ ብሎ እጅ በመንሳት ለሰላምታው መልስ ሰጠ። ስምህ ማን ይባላል? አሉ ደጃዝማች። ካሳ ኃይሉ እባላለሁ። ደጃዝማች ጎሹ ካሳ የሚለውን ድምፅ ሲሰሙ ንግርቱ ትዝ አላቸውና ሰውነታቸው ጥቂት ሰቅጠጥ አለ። ከዚያም የካሳን ፊት ትክ ብለው አስተዋሉት። በፊቱ ላይ የመወደድ ወይም የመፈራት ምልክት ያለበት ከብዙ ሰዎች ላይ ቢፈልጉት ሊያገኙት የማይችሉ ልዩ ነገር አነበቡ። ካሳ ቁመቱ ደልደል፣ አጥንቱና ደረቱ ሰፋ፣ ሰውነቱ ቀጠን ያለ ወጣት ነበር። ግን በግንባሩ ላይ በመልካም ስሜት የሚያዩት እንዲወዱት የጠሉት እንዲፈሩት የሚያደርግ ልዩ ሞገስ ነበረው። ስለዚህ ደጃዝማች ጎሹ ካሳ የሚለው ስም ቢያስደነግጣቸውም የካሳ ሁኔታ ደግሞ ሌላ ስሜት ፈጠረባቸው። ከዚህም በቀር የወንድነት ወኔያቸው ብልጭ ያለባቸውና አሁን አጥፌ ካሳ የሚባል ስም ብቻ ተሆነ እስካሁን ድረስ ተገጠብኩት ሰራዊት መካከል ካሳ የሚባል ሰው ሳይኖር ቀርቶ ነው? ካሳ የሚባል ሰው ጠመንጃ ሳይተኩስብኝ ጦር ሳይወረውርብኝ ቀርቶ ነው? ወዲያ ቀን የተደረሰ ማንም የሚባል ሰው ቢገለኝ ምንድን ነው ልዩነቱ? በማለት ለራሳቸው በልባቸው ሲናገሩ አይኖቻቸው ከካሳ ላይ ወርደው በወለሉ ላይ ተተክለው ነበር። የስሙን ችግር ተወት አደረጉና ከየት ነው የመጣኸው? አሉ ደጃዝማች። ተደንቢያ ነው አለ ካሳ። ተደጃዝማች ክንፉ ዘንድ? አሁን ደጃዝማች ክንፉም ትልቅ ወንድሜ የአባቴ ልጅ ናቸው። ዛዲያ ክንፉን የመሰለ ወንድም እያለህ ወደኛ ደጅ ጥናት ምን አደከመህ ወዳጄ? አሉ ደጃዝማች በጥርጣሬ ሳይሆን ለካሳ እውነቱን የመግለጽ ስሜት በሚታይበት ሁኔታ ቢከፋኝ ነው ጌታዬ። የአባት ልጅ የማድጋ ጆሮ እንደሚባለው ሁሉ ላገለግላቸው ስፈልግ ለክፉ ነገር እየፈለጉ አስቸገሩኝ አለ ካሳ። እሱስ ይሄም ቤት ነው። ተደንቢያ ወጥቶ ጎጃም መግባት ተልፈኝ ወጥቶ ወደ አዳራሽ ማለት ያህል ነው። ዛሬማ እነዚያ ሞገደኛ ዘመኖችህ እነ ደጃች ማሩ ጎጃምን ገምድለው ወስደውት የል አገው ምድርን፣ ቱምሃን፣ አቸፈርን፣ ጉታን፣ ጫራን እና ዚገምን የመሰሉ የሰማይ ቅራና የሚያካክሉ አገሮች ወስደውብናል። ደጃዝማች ማሩ አጎት ናቸው ማለት አይደለም አሉ ደጃዝማች ጎሹ ታሪኩን አቋርጠው። ደጃዝማች ማሩ ለኔ በስጋ አይዛመዱኝም። ጌታው ደጃዝማች ክንፉ ለኔ ወንድምነታቸው በአባቴ ብቻ ስለሆነ የደጃች ማሩ የእህት የልጅ ልጅ እሳቸው ብቻ ናቸው አለ ካሳ። ደጃዝማች ጎሹን በዚህ ጥቂት ጊዜ ውስጥ ባሳዩት ስሜት እንዳባቱ በመቁጠርና በውስጣዊ ስሜቱ በመዝናናት አዎ አዎ ነግረኸኛል አሉ ደጃዝማች። ካሳን እንደገና ባይናቸው ገረፍ አደረጉትና ወደ መሬት እየተመለከቱ ዛዲያ አሁን የፈለግከው ተኔ ጋር ለመሆን አይደል? አሉ። አዎ ጌታዬ አለ ካሳ እጅ እየነሳ። ደግ ነው እንዳልከው ሁሉ በአሁኑ ጊዜ ከቤተ ዘመዱ ጋር የሚኖር የጨዋ ዘር ዕድሜ የለውም። ዘመናችን ያበላሽኝ ጊዜ ነው። ይህም ቤት ነው። እኔም አጎትህ ወይም ወንድምህ ሳልሆን አባትህ ሆናለሁ። ከልጄ ተብሮ አልለይህም። አንተም ልጄ ሆነህ ለመገኘት ተበራታ አሉት ደጃዝማች ከልባቸው። ልጅ ካሳ እጅ በመንሳትና እሺ ጌታዬ በማለት የተነገረውን መቀበሉን ገለጸ። ደጃዝማች ኮሹ ካሳን ያቀረበውን የእልፍኝ አሽከር በስሙ ጠርተው ይህን አሽከር እንደ ብሩ አድርጋችሁ ተብሩ በምንም ሳትለዩ እሱ የበላውን እየበላ እሱ የጠጣውን እየጠጣ እንዲቀመጥ እንድታረጉ። አሁን ወደ ዕቃ ቤት ሂደህ ሙሉ የወታደር ልብስ፣ ነፍጥና ሌላም አስፈላጊ የሆነ መሳሪያ ሁሉ እንዲሰጠው ንገር ብለው ካሳን ከእልፍኝ አሽከሩ ጋር አሰናበቱት። ከዚህ ጊዜ ጀምሮ በደጃች ጎሹና በልጅ ካሳ መካከል የነበረው ፍቅር በስመ አባትነትና ልጅነት ብቻ ሳይሆን በእውነት በሚዋደዱ አባትና ልጅ መካከል ያለ ጽኑ ፍቅር ነበር። ከጊዜ በኋላም ካሳ በአደባባዩ የሚያሳየው ጨዋነትና ብልህነት በየአቅጣጫው ደጃዝማች ጎሹ ሲዘምቱ አብሮ በመዝመት በሚያሳየው ቆራጥነትና የጦርነት ስልት ደጃዝማች ጎሹን የሚያውቅ ሁሉ እሱን እያወቀና እያከበረው ሄደ። ልጅ ካሳ በዚህ ጊዜ በተወለደበትና ባደገበት የጎንደር አካባቢ ሳይሆን በጎጃም ውስጥ ይበልጥ የታወቀና የተመሰገነ ስም ነበረው። ካሳ ጎጃም ውስጥ ታውቆና ተከብሮ በሚኖርበት ጊዜ ወንድሙ ደጃች ክንፉ በየጊዜው ለደጃች ጎሹ ሰውና ደብዳቤ እየላኩ ወንድሜን ይላኩልኝ ይሉ ነበር። ነገር ግን ደጃዝማች ጎሹ ካሳን ማጣት የማይፈልጉ ከመሆናቸው በላይ ምናልባት ወንድሙ ይህን ያህል አጥብቀው የሚፈልጉት ለደህና ነገር አይሆንም ይሆናል በማለት ወደ ደንቢያ እንዲመለስ ሳያደርጉ ቀሩ። ጀግናው ክንፉ ግን በሚወዱት ወንድማቸው ላይ ያሳዩት ደካማነት እንደ ጸጸታቸው ወደ መቃብር ወረዱ እንጂ የፈለጉት ለክፉ አልነበረም። ነገር ግን ይህ ሆኖ ሳለ ደጃዝማች ጎሹ ለካሳ አንዲት መንደር እንኳ አልሰጡትም። እርግጥ ነው ይወዱታል፣ ጀግንነቱን ያደንቃሉ። እንዳሉትም ከብሩ ጎሹ አይለዩትም። እንዲያውም አንድ ቀን ብሩ ካሳን ክፉ ቃል ተናግሮ አስቀየመው ሲባል ስለሰሙ ብሩን አስጠርተው አንተ አውደልዳይ ካሳን ዳግመኛ አንዲት ቃል ተናገረው ሲሉ ብሰማ የልዳው ሰማዕት ይመስክርብኝ ጀርባህን ገጥቤ ነው የማባረርህ ብለው ተቆጥተውታል እየተባለ ይነገር ነበር። ይህ ሁሉ ፍቅርና አክብሮት እያለ ለምን ከሹመቱ ላይ እንደነፈጉት ለማወቅ አስቸጋሪ ሆኖ ቆይቷል። ምናልባት የንግርቱ ፍርሃትም ሊሆን ይችላል። ልጅ ካሳም ቢሆን ምንም እንኳ በደጃዝማችና በሱ መካከል ያለውን እውነተኛ ፍቅር ቢያውቅ የማንንም ጋለሞታ አጫዋች እያነሱ ሰማይ ሲያወጡ በሹመት በኩል ለሱ ምንም አስበው ስለማያውቁ ከቀን ወደ ቀን ነገሩ እየከነከነው እንዲያውም ፍቅራችን ያፍ ብቻ ቢሆን እንጂ በእርግጥ እንደሚናገሩት እኔን የሚወዱ ከሆነ ለምን እስተዚህ ዝም ይሉኛል የሚል ጥርጣሬ መንፈስ ተፈጥሮበት ነበር። በዚህ ሁኔታ ላይ እንዳሉ ደጃች ክንፉ በህመም ምክንያት ከዚህ ዓለም በሞት መለየታቸው ተሰማና ለካሳ መርዶ ተነገረው። ልጅ ካሳ የወንድሙን ሞት በሰማ ጊዜ ያሳዩት ጥላቻና ያደረጉበት ክፉ ሙከራ ትዝ አላለውም። በማህበረ ስላሴ ገዳም ሲማር እየመጣ የሚጠይቁት የሚመክሩት አስተማሪዎቹን ከልባቸው አደራ ጥሩ አድርጋችሁ አስተምሩልኝ ሲሉት የነበረው በቤታቸው ሲኖርም ከፊታቸው የሚቀርበውን ምግብ ከመቅመታቸው በፊት ለካሳ ቀርቦለታል ወይ እያሉ የሚጠይቁት እንደ ጋሻ ጃግሬ አድርገው ወደ ጦር ሜዳ በሚያስከትሉትና በሌላውም ካሳ ራሱን ችሎ በሚዋጋበት ጊዜ ሁሉ ከራሳቸው ከጠላትም ወገን ብዙ ሰው አልቆ ድሉ በለየ ጊዜ ካሳን ከጥጋቸው ካላገኙ ሕፃን ልጇ እንደ ጠፋባት ሴት ወዲህና ወዲያ እየተንቦጀቦጁ ካሳን አላያችሁትም? በየት በኩል ነበር? እስቲ ፈልጉት እያሉ እስካገኙት ድረስ የሚጨነቁት አንድ ቀን ከእግሩ ላይ በጦር ጥቂት ተወግቶ ቁስሉ ሲተኮስና ሲታሰር ወደዚያ ሄዱና ልባቸውን እያፈሰሱ እኔ እኮ ነኝ እብዱ ፍጥረት ገና ጮርቃ ልጅ በእሳት መካከል እያስገባሁ በገዛ እጄ ወንድሜን ላስገድል ያሉት ይህና ሌላውም እጅግ ብዙ ነገር ትዝ እያለው እንባው ከልክ በላይ ሲፈስና ሲንሰቀሰቅ ዋለ። የካሳን እንባና መንሰቅሰቅ ያዩ ሁሉ ደጃች ክንፉን በስም ብቻ ሳይሆን በቅርብ እንደሚያውቋቸው እንባቸውን አፈሰሱላቸው። ልጅ ካሳ ወንድሙ የጠሉት በቅናት ኃይል ተገደው እንጂ ቅናት ሳይፈጠርባቸው ምን ያህል ይወዱት እንደነበር ጥቂት መንሰቅሰቁን ተወት ያደርግና ዝም ብሎ ሲያስበው ትዝታውም ከዚያ ጎልማሳነቱ ካላለፈ ውበትና ግርማ የተጎናጸፈው ሰውነታቸው ጋር ሲታየው ትኩስ እምባ ይገነፍልና ጉንጮቹን ያለብሳቸው ነበር። በዚህ ጊዜ ደጃች ጎሹ ልጅ ካሳ ለሐዘን ወደ ተቀመጠበት ቤት ሄደው አስተዛዝነውትና አጽናንተውት ተመለሱ።
መቅደን አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሱ ሳፉን እንደ ጠጅ ሞሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ ነው። እኔ መዩ ቱርክ ባይ የምሸሽ ነው።